ሄሎ hello ዮናስ እንዴት ነህ?
ሰላም እግዚአብሔር ይመስገን።
እሺ ቻኖል ያልታዘዝንም እያሉህ ነው።
አታዘም እኛ ጋር አልገባም ያል ነው።
እሺ ላናግራቸው አቅርብልኝ።
እሺ
hello ጤና ይስጥልኝ።
እሺ ቻኖል አብነት ነው አይደል? እሺ በ order number መቶ አምስት ዘጠና ሁለት ሰማንያ ስምንት order አልተቀበላችሁም?
በስልክ አልተቀበልንም። በስልክ የተቀበልነው ሌላ order ነው። የትኛው ምንድን ነው የተቀበላችሁት? በሱ order የት- ምንድን ነው የተ- በሱ order ባሰን በእኛ የተቀበልነው መቶ አምስት ዘጠና ሁለት ዘጠና አራት veg noodle የሚል ነው የተቀበልነው። እሱን ደግሞ ኦሎምፒያ ነው አለኝ።
okay በስልክ የኛ order አሁን የምትይው order እኛ ጋር አልመጣም። በስልክ እኛ ጋር የመጣ መቶ አምስት ዘጠና ሁለት ዘጠና አራት የሚለው ነው።
okay እሱ ተሰርቷል።
እሱ ተሰርቷል። አዎ እሺ እሺ አመሰግናለሁ። ዘጠና ሁለት ስንት ዘጠና አራት ዘጠና ሁለት ዘጠና አራት እሺ እሺ አመሰግናለሁ። ሄሎ ሄሎ አቤት እሺ ቦስ ላይ ያሳውቅሃለሁ። እሺ
እሺ እሺ